ఎగ్జామ్ అబ్రో స్తెల్లా నీకు సలాంలు አቤት ይቆራረጣል።
ዶንኪቲቭ ላይ ነው የደወሉት። ምን ልርዳው?
አ, ለመረዳት ፈልጌ ነበር።
ምን
ምን?
እ፣ ምንድን ነው የፈለጉት?
ኦኬ ድርጅታችሁ እርዳታ በምንድን ነው?
okay አሁን ዶንኪ ቲዩብ ከአንድ ሺህ አምስት መቶ በላይ በጎ አድራጎቶችን ተመዝግቧል። እነሱን በወረፋ እየሰራ ስለሆነ አሁን ላይ ጊዜው እየመዘገብን አይደለም።
okay እሺ፣ አመሰግናለሁ።
እሺ፣ ስለደወሉ እጅግ በጣም እናመሰግናለን። መልካም ምሽት። እ፣ አሁን ለጥር ነው እየመዘገብን